hello
አቤት ሰላም ጤና ይስጥልኝ። ቴሌቪ
አሁን ሰላም
hello
ይሰማኛል ይሰማኛል።
ይሰማል። ምን ልርዳዎት?
አይ የሆነ coin ገዝቼ ጥያቄ እንትን እየመለስኩ ነበር። ምን ያህል መልስም ምን ያህል እንዳልመለስኩም እንትኑ አልተሰጠኝም።
አ እ ጌ- game ኡ ላይ ጥያቄ እና መልስ ላይ አስራ አምስት ጥያቄ አ፣ ለአንድ አስር ተከታታይ ጥያቄዎች ይሰጡታል። ለአንዱ አይ፣ ጥያቄ አስራ አምስት ሰከንድ ይሰጣል። ልክ ከሆኑ game ኡን ነው የሚቀጥለው እስከ አስር ልክ ካልሆነ ያቋርጣል፣ ይመልሳል እና ለአንድ ጥያቄ አስራ አምስት ሰከንድ ነው። በአስራ አምስት ሰከንድ ውስጥ መመለስ አለበት።
coin ከጨረስኩ በአዲስ አሁንም coin ገዝቼ እንደዛ ማድረግ አለብኝ ነው?
አ game ኡን ሲጫወቱ እኮ ያው እ፣ አላ በአንድ coin አሁን ተከታታይ አስር ጥያቄዎችን መመለስ ይችላሉ፣ ልክ ከሆኑ ማለት ነው።
ካልሆንኩ ግን ሌላ በአዲስ coin ነው የሚጫወተው ማለት ነው። እየ- አ አ ያሉት coin ካለቀ በ- ሌላ አዲስ ሰው በአዲስ coin መቀጠል ይችላሉ።
እም።
እሺ፣ መልካም ዕድል።